hello አቤት hello አይሰማም
ይሰማል። ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዶንኪ የድንቅ ልጆች ፕሮግራም አዎ፣ አዎ።
ለማስመዝገብ ነበረ።
እሺ ማንን ነው የሚያስመዘግቡት?
እ፣ ሄራን እስክንድር ሄራን እስክንድር ግርማ
ምኖት ናት ለእርሶ ህፃኑ?
እኔ ጎረቤት ጎረቤት ነች ለእኔ
እህም። እሺ ስንት አመቷ ነው?
እ፣ ስንት አመቷ ነው? አራት አመቷ ነው ከስምንት ወር ነገር አራት አመት ከስምንት ወር
እሺ ሄራን ማን አሉኝ ስሟን?
ሄራን እስክንድር እስክንድር ግርማ የአያት ስም
እሺ ሄራን እስክንድር
ግርማ
እሺ አራት አመቷ ነው ያሉኝ አይደለ?
አራት አመት ከስምንት የቤት- ወር እንደዚህ።
የቤተሰቦቿን ስልክ ቁጥር ይንገሩኝ።
የቤተሰቦቿን የእናቷን ልብስ አዎ
ዜሮ ዘጠኝ
እሺ አስራ ሶስት
አስራ ሶስት ሰማንያ ሶስት
ሰማንያ ሶስት
ሰባ አምስት ዘጠና
አስራ ሶስት ሰማንያ ሶስት ሰባ አምስት ዘጠና ነው አዎ ዜሮ ዘጠኝ አስራ ሶስት
ሰማንያ ሰማንያ ሶስት ሶስት ሰባ አምስት ዘጠና
እሺ የት አካባቢ ነው የእናቷ አድራሻ?
ስልክ ነው። እናት
ጥሩ እሺ የት አካባቢ ነው አድራሻችሁ?
ጉለሌ አዲስ ገበያ አካባቢ ሰው ማዘጋጃ ዋሰት አዲስ ገበያ ወረድ ብሎ
እሺ የእርሶን ስም አልበል የጠቋሚ ስም
የጠቋሚ አስረስ
አስረስ ማን
አስረስ ጸጋዬ
እሺ ስልክ ቁጥሮትን ይንገሩኝ ዜሮ ዘጠኝ እ፣ ሀያ ሶስት ሀያ ሶስት
ሀምሳ ሰባት ሀምሳ ሰባት ሰማንያ አምስት እሺ
ዘጠና አንድ
ሀያ ሶስት ሀምሳ ሰባት ሰማንያ አምስት ዘጠና አንድ አዎ አዎ አዎ።
እሺ እሺ እናመሰግናለን እንደውልሎታለን እሺ እሺ እማዬ እሺ መልካም ቀን አመሰግናለሁ።
ይሁንልዎት እሺ አሜን ደህና ነኝ።